Ага.
Allô Hello.
Oh.
Hello.
አቤት
ሰባ አምስት ዜሮ ሁለት ላይ ደውለህ ነበረ?
ማይነ እ
ዜሮ ዘጠኝ ሲል ላይ
አይ ሰባ አምስት ዜሮ ሁለት በዚህ ስልክ ደውለው ነበረ?
መጨረሻው
አይ ሰባ አምስት ዜሮ ሁለት የሚል ስልክ ላይ ደውለው ነበረ ሾርት ኮድ ላይ?
Okay ሰባ አምስት ዜሮ አዎ ደውያለሁ።
አገልግሎት ፈልገው ነው የደወሉት ወይስ በስህተት ነው?
አይ በስህተት ነው ይቅርታ።
አሁን አሁን ደውለው ነበረ?
አዎ ደውዬ ነበርኩኝ አሁን ቅድም እ አዎ ምን አ- አንድ ሰ- አንድ ደቂቃ ራሱ አልቆየውም መሰለኝ ደውዬ ነበርኩኝ። አዎ ግን ረሶት ነው የደወሉት አይደል?
አዎ ተስ በስህተት ነው አዎ፣ ይቅርታ።
እሺ፣ በቃ እሺ፣ እሺ።
አዎ።
ከየት አካባቢ ነው የደወሉት ግን? የት አካባቢ ነው ያሉት?
መንሰቦይ ትባላለች።
እ እ ወርቃ መንሰቦ ትባላለች። ኦሮሚያ ክልል ነው? እሺ፣ በቃ።
አዎ እሺ፣ እሺ፣ እሺ። አመሰግናለሁ። እሺ፣ እሺ። ኦሮሚያ ክልል
በሰላም ነው ግን